ጤና ይስጥልኝ ቤስት ቤት እባክዎ ምን ልርዳዎ?
እንትን ቲኬት መውደቁና አለመውደቁን ለማረጋገጥ ብዬ ነበረ።
እሺ cashier code ኡን ትነግረኛለህ?
አስራ አራት አስራ አራት አርባ አንድ አርባ አንድ
ሰማንያ አራት ሰማንያ አራት ሰማንያ ሁለት
ሰማንያ ሁለት
አዎ
አለቀ።
አዎ
እሺ አንድም የታረመ ጨዋታ የለውም። ገና ነው መሰለኝ።
አልተጫወቱም አዎ
እና ዝም ብዬ ነዋ busy ያደረኩሽ።
አ- ችግር የለውም።